ጤና ይስጥልን ማንባብ
ሰላም ነው እግዚአብሔር ይመስገን።
አለን። አንድ የሚሸጥ መኪና ነበረኝ።
እሺ
Revo ሀያ ሀያ
እኮ ይዘውልን ይምጡ ወይ ፓስተር ወይ መስቀል ፍላወር branch ኣችን ላይ መስቀል ፍላወር ምኑ ጋር ነው? መስቀል ፍላወር ላምጣላችሁ።
እሺ። መስቀል ፍላወር ናዝራ ሆቴልን ያውቁታል?
ማን?
ናዝራ ሆቴል ናዝራ ሆቴል። እሺ።
ናዝራ ሆቴልን ትንሽ ወደ ላይ ሲሄዱ ወይም ደግሞ ምስራቅ በር ስጋ ቤት ፊት ለፊት አፍሮዲንክስ ሞተር አለኝ። በአፍሮዲንክስ ሞተር ትክክል ሲገቡ ማኒባባዎቹ እንገኛለን።
በቃ እዛ ስደሽ ደውል።
እንችላለን።
Ethio Life Insurance ዝቅ ብ- ከፍ ብሎ ነው አይደል?
ከምን Ethio Life Insurance main branch ኣቸው እዛ ጋር ነው አይደል?
አዎ፣ ግን ከምስራቅ በር ስጋ ቤት ትንሽ ከፍ ያለ ወይም ድሬን ላይ ነው።
እሺ እደውላለሁ እዛ ስደርስ።